Hello? Hello? Hello? Hello? Hello? ጤና ይስጥልኝ ክሊኒክ ሰላም። ጤና ይስጥልኝ የሚሸጡ እ፣ የአቶ ሙላቸው ስልክ አይደለም?
እ፣ አዎ ይኖራል።
የአቶ ሙላቸው ስልክ አይደለም?
እ፣ የት- የገታ ለጊዜው ሌላ ይሰማ?
ሱቆች ያሉ ነው። መኖሪያ ቤትና የሼር ሽያጭ ነው ያለው።
እ እ
አሁን ሙላችሁ የለም ለተወሰነ ጊዜ ሆኖ ነው ሲጀመር እንዳውሎታለን ስልኮቹን